የሌለው ጤና ይስጥልኝ እሺ ነው የምንረዳው። ጤና ይስጥልን ዶክሲ ነው የምንረዳው። Okay በአካል መክፈል ይችላሉ። በቴሌ ብርም እናስከፍላለን።
አዎ በቴሌ ብር ይሻላል። ምክንያቱም እንትን ንግድ ባንክ እየሰራ አይደለም።
አዎ ንግድ ባንክ እየሰራ አይደለም። የቴሌ ብር ቁጥር ልስጥሽ።
እሺ ቴሌ ብር ቁጥሩን ትነግሪኛለሽ?
ዜሮ ዘጠኝ ሰላሳ ሰባት
እሺ ቆይ እሺ ዜሮ ዘጠኝ ሰላሳ ሰባት አርባ አንድ አርባ አንድ ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት Okay ከዛ screenshot ኡን እዛ link ውስጥ ላስገባው።
አዎ thank you thank you በጣም አሁን እሱ ነው እንደዛ አድርጊልኝ።
ዲዛይን ማድረገው አዎ እንደዛ አድርጊልኝ። እንትን link ኡ ላይ አለልሽ ለኮሜዲ ምናምን ብለሽ ምረጪ እና እ እ link ኡን ስትነኪው ለኮሜዲ ለዩቲዩብ ምናምን ይልሻል። ለኮሜዲ አዎ አዎ እኮ ባንኩ ጋር ስደርስ ባንኩ አስቸግሮኝ ነው እኮ በቃ አዎ ባንኩ ዛሬ አይሰራም ንግድ ባንክ ለዛ ነው።
Okay እሺ ስሙ ምንድን ነው የሚለው የቴሌ ብሩ ትክክል መሆኑን ቢኒያም መለሰ መሰለኝ በአካውንቱ ነው የሚለው።
እንደሱ ነው አዎ በአካውንቱ እሺ እሺ thank you ምን አልከኝ?